order number ኡን ጻፍ።
ሰባ አምስት ሀያ ዘጠኝ ሰባ አምስት
አርባ ዘጠኝ አርባ ዘጠኝ ሰባ አምስት ሀያ ዘጠኝ
ሀያ ዘጠኝ
ሀያ ዘጠኝ
ሀያ ዘጠኝ አርባ አንድ ስንት ነው ያልከኝ? ሀያ ዘጠኝ አርባ ስንት አርባ አንድ ሄዳ
አርባ አንድ ነው ያልከኝ?
አዎ አዎ ከእኛ አንሻ
ብህ
እንትን ነው customer ዋ ምንድን ነው ያለችኝ መሰለሽ?
እም፣
አሁን ልወጣ ነው ልወጣ ነው ግን order ኡን ማታ ማታ አስራ አንድ ሰዓት ላይ ይፈልጓሉ።
ሀያ ዘጠኝ አርባ አንድ ነው ያልከው?
አዎ
ማን ነው ስምህ?
ወርቁ እኔ ወርቁ
ቁና አዎ ከክሬሚን ቢንስ የሚነሳው ነው።
አዎ
አሁን ለውጣ ነው በኋላ አምጣልኝ ነው ያለችክ።
አዎ አስራ አንድ ሰዓት ላይ ይፈልጓሉ አምጣልኝ አለች።
አንተ ምግቡን አውጥተዋል እንዴ?
እኔማ ምግብ ቤት ነኝ ግን አላወጡትም።
እስኪ እሺ ያውጡትና መልሼ ልደውልልህ።
እሺ እሺ